Hello.
hello ወይ ይቅርታ ከቤት ቤት ነው የምደውልለት።
አዎ ሀያ አምስት ትላንትና ሺህ ብሩ ነገርኩሽ።
ተመልሷል።
እ ሀያ አምስት ሺህ ብሩ ተመልሷል።
እሺ እ አምስት ሺህ ብሩ ደግሞ ወደ ራስዎት account መልሰው deposit አድርገውታል እርስዎ።
አርጌው አየር ላይ ነው የቀረው እሱ ነገር።
በዚህ ጋር balance እንደሆነ ነው የሚያሳየኝ። ስንት ብር ነበር?
አይ failed ማለት ነው። failed ያለኝ እንዴት እንደሆነ ታውቂያለሽ? ዘጠኝ ሺ ሁለት መቶ ብር ነበረኝ እሺ withdraw አረኩትና ልክ withdraw እንዳረኩት ባትሪው ዘ- ዘጋ ስልኬ ማለት ነው ወዲያው አየር ላይ እህ፣ ልክ ስልኩ ዘግቶ ስልኩን ሳበራው ከዘጠኝ ሺህ ብሩ ላይ አምስት ሺህ ብሩን ቀንሶት
እሺ።
አራት ሺህ ምናምን ብር ቀሪ አለህ አለኝ እንጂ deposit አላደረኩትኝም። ስደውልላቸው ወይ ሳንቲም ቴትን system ኡን አይታው ነበረ መቅደስ መቅደስ ነኝ ብላኝ ነበር ትላለች።
okay okay system ውስጥ ስታየው አምስት ሺውን ቀንሷል። ወዲያው ነበር የደወልኩላቸው።
እህ፣ ለሳንቲም ቴል ደውዬ እ፣ አናግርልሃለሁ ወደ account ኤም አልገባም ነበረ። ይሄ ሌላ ብር ነው ያስገባሁት እንጂ እሺ።
በሰዓቱ transfer ዋለ withdraw ያረኩበትን ሰዓት እና እህ፣ ሁሉም ነገር system ውስጥ ገብተሽ ማየት ትችላለች።
እህ፣ እሺ
ትላንት አመልክቻቸው ነበረ።
እሺ አንዴ ይጠብቁኝ።
እሺ እንቺ እኮ በዛዋለች። እንዴት ነው? አምስት ሺህ ደግሞ ወደ ቴሌ ብር ነው እንጂ በ voucher አይደለም ያደረኩት፣ በሳንቲም ፔይ ነው።